Good morning, Capital. Buenas Rintaro speaking. Hello. ሄሎ
አቤት ሰላም ጤና ይስጥልኝ።
አበስልን ካፒታል ነው የደወሉት።
አዎ ባንክ ቤት ብር ገብቶኝ ነበረ።
በምን?
ባንክ ቤት ባንክ ቤት አካውንቴ እሺ
እና ትናንት የሆነ አስገባልኝ ያልኩት ሰው ነበረ። ከዛ እጥፍ አድርጎ አስገባልኝ። ስንት እንደገባ ለማወቅ ነው።
ባንክ አይደለም የደወሉት፣ ካፒታል ሆቴል ነው የደወሉት።
ውይ እሺ